ኮሚቴ የሴትሪማከ እባክዎትን እንርዳዎት።
እስቲ ሮቤ ባሌ flight በዚህ ሳምንት መቼ ነው ያለው?
እሺ ስልኩ ተቆርጦ ነው አሁን እያወራን ነበረ።
አዎ አዎ አዎ አዎ ተቋርጦ ነው ተቋርጦ ነው። ቶሎ ቶሎ ንገረኝ እስቲ እሺ።
እሺ ሮብ ላይ አለ እ ከአዲስ አበባ ከአዲስ አበባ ሶስት ሰዓት እ ከሰዓት ሰባት ሰዓት ከአርባ አምስት ተነስቶ ስምንት ከሀምሳ ሮብ የሚገባ በረራ አለ።
እሺ አሁን ላይ ያለው ዝቅተኛ ዋጋ ሶስት ሺህ አራት መቶ ሰባ አንድ ብር ነው መሄጃው ብቻ።
Okay
ይሄ የሮብ ሶስት ሺህ አራት መቶ ሰባ አንድ ብር እሺ
ይሄ የሮቡ ነው። ወይም ደግሞ ሮብ ላይ check አድርግልኝ ስላሉኝ ሮብ ላይ ያየው አዎ አዎ አዎ የሐ- ሐሙስ አለ እንዴ? ከዛ ውጭ ከዛ ከሮብ ውጪ አዎ እሺ ሌላው አለን ሐሙስም ተመሳሳይ ሰዓት ሰባት ሰዓት ከአርባ አምስት ይነሳል እሺ
እ እዛ ስምንት ሰዓት ከሀምሳ ይደርሳል።
እሺ በቃ መልሼ ደውዬ ቡክ አደርጋለሁ። እሺ ይቻላል ይደውሉልን በማንኛውም በደወልን አመሰግናለን መልካም ቀን።